ሄሎ ሰላም ሽንት ቤት አቤት
ሄሎ
ሄሎ ሰላም ጤና ይስጥልኝ ቤስት ቤት
አይ እንትን ነው የሆነ ሰ- ትናንትና የሆነ ጉራ ወደዛ አስተላልፈን ነበር ነው ወደ ቴሌ ወደ እንትና ማለት ነው ወደ ቴሌ ብር ስንት ሰዓት ላይ
ወደ ወደ ሰባት ሰዓት አካባቢ ስምንት ሰዓት ሰባት ሰዓትና ስምንት ሰዓት ማ- መካከል ያለው ማ- ማታ ነው ሌሊት ማ- ሌሊት አዎ ሌሊት
እሺ
እና message አልገባልንም ተባለ ወደ ሰባት መቶ ብር ወደዛ አስተላልፈን ነበር ነው message አልመጣም። ከዚህ እንደሄደ ነው የሚያሳየው። ወደዛ አልገባም message ተመልሶ አልመጣልንም። ይህን እንድታይልን እሺ አንዴ ቆይ ጠብቀኝ
እሺ። በቃ ቆይ አንዴ
ኦኬ። ይሄ ድምፅ ቀንሰው ዝም ብሎ ነው።
ያው ይሄን እነዚህ ናቸው እንዳለ አዎ
ኧረ ቆይ አንድ ሻባ እየከፈተልኝ ስለሆነ ነው
እ?
አንዴ ቆይ እየከፈተልኝ ስለሆነ ነው አየ እሺ፣ ችግር የለውም። እሺ እጠብቃለሁ።
እሺ አንዴ ቤስት ቤት ቁጥርህን ንገረኝ
ዜሮ ዘጠኝ አስር እሺ
ስልሳ እህ
አርባ ሰባት ሰላሳ አራት
ስንት ብር ነበር ያልከኝ ትናንትና
ሰባት መቶ ብር ነው። ስ- ሰባት ሰዓት ከማን ነው? ሰባት ሰዓት ተኩል ላይ ነው ያስተላለፍ ነው። ሀያ ስምንት ደቂቃ ምናምን ላይ ነው መሰለኝ።
እሺ አባ አንዴ ትንሽ ጠብቁት እሺ ያው confirm አድርጌላለሁ ትንሽ ጠብቁት processing ላይ ነው አይ እሺ በቃ እሺ አባ ስለ ደወልክን አመሰግናለሁ መልካም ቀን
እሺ በቃ message እንዲገባልኝ ይደረጋል። አ?
አይ አይ፣ እንደዛ አይደለም እንትን ይልላል ራሱ ሲገባ ራሱ ወደ አዘዝከው ነው እንጂ የሚገባልህ ከኛ አዎ።
አይደርስም
አዎ ሲል አሁን message ም አልመጣልኝም። ያን ነገር ነው እና ታዲያ መልሼ ነው የምደውል።
ይገባልሃል ነው አይደለም ይገባልሃል ራሱ መደወል እኮ አይጠበቅብህም አይ እሺ እሺ አባ